હેલો હેલો હા બેન
ሰላም ጤና ይስጥልን ቤት ቤት
ትኬት ማስለቀቅ ፈልገን ነበርና እሺ ካሻር ኮዷን ትነግሪኛለሽ?
እሺ ዘጠና አራት ዘጠና አራት ዜሮ ስምንት ዜሮ ስምንት አስር አስር አራት አራት አዎ
እሺ ሀምሳ ብር አለው ለቆላ እሺ እሺ መልካም እናመሰግናለን እሺ እሺ